ጤና ይስጥልኝ ከ best bet ቤቴ ነው የምልደው።
እናቴ withdraw አርግቼ ነበረ እስካሁን አልገባልኝም።
ስንት ብር ነው?
ብር ነው ሁለት ሺ ስምንት መቶ ብር ነው።
መቼ ነው withdraw ያረከው?
አሁን
ይሄ ነው የ best bet ስልክህ?
አዎ
እሺ አንዴ ጠብቀኝ check ላድርግ። ዘጠኝ ሰዓት ሁለት ሺህ ብር ነው ያልከኝ?
ሁለት ሺ ስምንት መቶ ብር
ረሳው ሄድኩኝ።
ሄሎ ሄሎ ቴሌብር አካውንት ዘጠኝ ዘጠና አራት ሀያ ስድስት አርባ ስምንት ሰማንያ ዘጠኝ ነው።
አዎ ሄሎ
ዘጠኝ ዘጠና አራት ሀያ ስድስት አርባ ስምንት ሰማንያ ዘጠኝ አዎ እሺ confirm አድርጌልሃለሁ። ገብቶልሃል? እሺ check አድርገው። ስለደወልን እናመሰግናለን። መልካም ቀን